ይህ ነው ምን ነገር ሄሎ፣ ጤና ይስጥልኝ። ካሸር ኮድ ልንገርሽ፣ አስራ ሁለት አርባ አንድ አርባ ሶስት ሀምሳ ዘጠኝ
ሶስት ነው። እሺ አረብ ቀይ አለው። እሺ እሺ። ሌላ ደግሞ እሺ
አስራ ሁለት አርባ አንድ እሺ
አስራ ሁለት አርባ አንድ ሀምሳ ዘጠኝ ሰባ ሶስት
አስራ ሁለት አርባ አንድ
አስራ ሁለት ሰባ ሶስት በስመ አብ። አምስት ቀይ አለው።
አምስት ቀያለሁ።
አዎ እሺ አስራ ሁለት ሀምሳ ዘጠኝ
እሺ
አስራ ሁለት ሀምሳ ዘጠኝ ሰባት ዜሮ ዜሮ
ሰባት
ዜሮ ዜሮ ዘጠኝ
ይሄ ሶስት ቀይ አለው።
እሺ አስራ ሁለት ሀምሳ ዘጠኝ
እሺ
ሰባ ሁለት ሀምሳ ሶስት
ይሄ አራት ቀይ አለው።
አራት ቀያለሁ።
አዎ እሺ አስራ ሁለት አርባ አንድ
እሺ
ስልሳ አራት ዜሮ ሶስት
ይሄ ደግሞ ስድስት ቀይ አለው።